ጤና ሪፖርት ነው ባኮ የምደርዳው
ገንዘብ ሳስገባ እንትን ፔንዲንግ ብሎ ቀርቶብኝ።
ጌታቸው ነው ታደለ አዎ ተቋረጠ። አሁንና ዜሮ ዘጠኝ ሰላሳ ዘጠኝ ዜሮ ዘጠኝ ዘጠና ሶስት
ዘጠና ሶስት ነው። እሺ አዎ ሰባ ሶስት
እሺ ሰባ ስድስት አስር
እሺ አስተላልፈን ልሎታል። መልሱን ስናገኝ እናሳውቆታለን።
እሺ እየታየሎት ነው።
እየታየ ነው። እሺ ትናንት ነው የላኩ እሺ እሺ